ጤና ይስጥልኝ አሊባባ።
ጤና ይስጥልኝ እናት። ቲክቶክ ላይ አይቼ ነው። መኪና እሺ።
ትሸጣላችሁ?
አዎ
እሺ። የቤተሰብ የሚሆን አለ እንዴ? ሰባት ሲሆን በላይ
የምን
የቤተሰብ የሚሆን ሰባት መቀመጫ ከ- በላይ ያለው መኪና
ሰባ መቀመጫ አዎ።
ወይስ ሰባ መቀመጫ የለም። የቤት መኪኖች ግን አሉ።
ጄቱር አለ እንዴ?
ምናምን ጄቱር አለ ቤቱን አለን ባ- በለጠ- ባለጠፈ
ባለጠፈ አዎ። ኤክስ ሰጣው የሚባል አለ
okay። እሱ ስንት ነው?
ሀምሳ ሁለት
ከባንክ ጋር ይያያዛል እንዴ?
አዎ አንድ ነጥብ አምስት ባንክ እና እያይዝነታል
ኬሪስ አለ
ሄሪ የለንም
ውሊንግ አለ
ም- ምናምን ውሊንግ ውሊንግ ዊሊንግ የለም ውሊንግ የለም። እ ሳሬክስ አለሽ እንዴ? ሆንዳዩ
አሁን ላይ የለንም ጊዜ ድፎር አለን
የ- ባለ ሚኒባሱ ማለት ነው።
አዎ፣ የኤሌክትሪኩ
ኤሌክትሪኮች ስንት ነው እሱ?
አምስት ነጥብ ሶስት
እሱ ስንት ነው የሚያያዘው ከባንክ ጋር?
አንድ ነጥብ አምስት
ከአንድ ነጥብ አምስት በላይ እያያዝም ባ- ባንክ።
አዎ አዎ፣
አመሰግናለሁ።
እሺ